hello ጤና ይስጥልኝ ቤስት ቤት ሰላም
ትናንትና ደውዬ balance አስገብቼ ወደ ውስጥ አልመዘገቡም ብዬ ነበርና
እሺ ከዛን ወደ ቻፓ እንትን ምናምን message ልከናል ብለውኝ አልተላከም እስካሁን ብሩ ውስድ አድርገህ ነው በቻፓ እ በቻፓ ውጭ አድርገህ ነው ከቤስት ቤት አካውንትህ no no ገቢ አድርጌ ነበር ወደ ቤስት ቤት አ ቴሌግራም ላይ ልክ ከምን ላይ ነበረ ገቢ ያደረገው ከቴሌብር እሺ message ኡን ልከህልን ነበረ ልኬለት ነበረ ማን የቴሌግራም ስምህ እ ገዜ ገዜሽ ገዝ- ገዝሽ አ በእንግሊዝኛ ነው የጻፈው አይደለ አ
ጂኢዜድ አይኤስኤች ነው
አ ዚ- አ
የት- መሴጁ እኮ እዚህ ጋር ይታየኝ
ልላከው ደግሜ አዎ ድጋሜ ላከውሽ አይ በቃ አፍቶኝልኝ በላ እሺ